ስትኖር ታላቁ ካህን ይድረስ ክብር ይድረስ ክብር ይድረስ ክብር ይድረስ ክብር ይድረስ ክብር ይድረስ ምስጋና ይድረስ ምስጋና ይድረስ ምስጋና ይድረስ ምስጋና ከግርማ ክብር በቀኝ ሆነ ምሕረትና ጽድቅ ፍቅር ተሞልተ የምትሟገት ዘወትር ለኛ ይድረስ ላንተ ክብር ምስጋና ይድረስ ላንተ ክብር ምስጋና እውነት መንገድ ሕይወት ኢየሱስ ወደ አንተ የመጣ መድረሻ አለው በእርግጥ እውነት መንገድ ሕይወት ኢየሱስ ወደ አንተ የመጣ መድረሻለሁ በእርግጥ በመጋረጃ በሥጋ በኩል ወደ አንተ ልንደርስ ድፍረት አገኘን። በዘለዓለም መንፈስ የሚፈሰው ከክፉ ሕሊና የሚያነጻው ቅዱሱ ደም ሰላማችን ነው። ቅዱስ የእግዚአብሔር በግ ኢየሱስ ከኃጢአት ያነጻል የከበረው ደምህ ቅዱስ የእግዚአብሔር በግ ኢየሱስ ከኃጢአት ያነጻል የከበረው ደምህ ይድረስ ክብር ይድረስ ክብር ይድረስ ክብር ይድረስ ክብር ይድረስ ምስጋና ይድረስ ምስጋና ይድረስ ምስጋና ይድረስ ምስጋና ሞታ ያግድህ ዘመን እርጅና አንተ ዘላለም ካህን ለኛ በድካማችን የምትራራ ጻድቅ ጠበቃ የማትረታ ጻድቅ ጠበቃ የማትረታ የጽድቅ ስራ ስለተገለጠ አሕዛብ በሙሉ ይመጣል ወደ አንተ የአዲስ ኪዳን መካከለኛ አማላጃችን አንተ ነህ ለኛ አማላጃችን አንተ ነህ ለኛ ሁሉ በሁሉ አምላክ ኢየሱስ አንተን የተጠጋ አያፍርም በፍጹም ሁሉ በሁሉ አምላክ ኢየሱስ አንተን የተጠጋ አያፍርም በፍጹም